Hello ጤና ይስጥልኝ። ቤተሰብ የትራሄል ነኝ በኮም ልርዳ
ገንዘብ withdraw ን አደረገ እስካሁን አልገባም
አልገባልህም? እሺ አንድ የቤት ቤት ቁጥርህን ንገረኝና check ላድርግልህ።
ዜሮ ዘጠኝ
እሺ
ሰላሳ ሰባት
እሺ
ሀያ ዘጠኝ እሺ
ዘጠና አራት እሺ አምሳ ሀምሳ ስንት ብር ነው?
ሶስት መቶ ብር እሺ መቼ ነበር ድራ ያረከው?
ማታ ማታ
እሺ ወደ ቴሌብር ነው አይደለ?
አዎ አዎ። እሺ process ላይ ነው። እሺ ለሳንቲም ፔይ አሳውቅልሃለሁ። ትንሽ ጠብቅ፣ ይገባልሃል።
አይ እሺ እሺ። መልካም ቀን